ሄሎ
ሄሎ ዋሴ
ወይ አዲስ ደርሷል። እየጠበቀ ነው። የደረሰ
እሺ፣ እየመጣሁ ነው። አንድ ሰላሳ ደቂቃ ይፈጅብኛል። ወጥቻለሁ፣ ጀምሬያለሁ። ምን ያደርጉልኝ መሰለሽ? ከዛ ድረስ እ፣ ሴት እ።
ያድርጓ፣ ማይክ፣ ካሜራ ምናምን ሴታፕ ሴታፕ ይሱ አይደለ? በቃ እ?
እሺ፣ እሺ፣ እሺ። ስቱዲዮ ይዞ ሄድና setup እየሰሩ ይጠብቁሃል።
ምን አልሽኝ?
ስቱዲዮ ይዞ ሄድና setup ኡን እየሰሩ ይጠብቁሃል።
በቃ አዎ፣ ስቱዲዮም ይፈልጋል፣ ከስቱዲዮም ውጭ ይፈልጋል መሰለኝ interview ን እና ብቻ okay።
በሚፈልግ መንገድ ያስተካክሉና ይጠብቁ። ሰላሳ ደቂቃ ውስጥ አሪፍ።
ይደርሳሉ እነሱ ያን ያን ይጨራርሱ።
እሺ፣ እሺ።
እሺ፣ እሺ።
bye።
እሺ፣ bye።